Hello? Hello Hello አካ ኤልፓ ነው።
አዎ አዎ።
እ፣ አሁን አይ ሞክራችሁልኛል መሰለኝና ብልሽት አስመዝግቤ ነበር የወጣሁት እዚህ ቡልቡላ branch
የምን ብልሽት? እ?
የቆጣሪ ብልሽት።
አይ አይ ተሳስተዋል፣ ተሳስተዋል። ሌላ እሺ።
ቦታ ላይ ደወሉ።
እሺ አይ ሞክረውልኝ ተሰምራ ስልኩ ተሞክሮ